Hope Entertainment.
ልቤ ይለኛል ካለችበት ሂድ እሷ ጋ ናፍቆቷ በኔ በርትቶብኝ ልቤ ባይነጋ ስትናፍቀኝ ቀኑም ዳምኖ ልቱም ነጋብኝ ልሂድ ደሞ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ ሁሉም ይወድሽ ተጫዋች በፈገግታሽ ሲያድልሽ ከላይ ስጦታው ዳርም የለሽ ተናፋቂ ስልሽ ባይኔ ስለየሽ አይችልም ጎኔ ስትችይበት መሳቁ ከአንቺ መራቅ ቅጣቱ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ አንቺ ተወዳጂ
ልቤ ይለኛል ካለችበት ሂድ እሷ ጋ ናፍቆቷ በኔ በርትቶብኝ ልቤ ባይነጋ ስትናፍቀኝ ቀኑም ዳምኖ ልቱም ነጋብኝ ልሂድ ደሞ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ ተወዳጅ አንቺ ተወዳጂ ተወዳጅ ሁሉን አለማጂ ልቤ ሲሰማው እንግዳ ነገር ስበር ወደ አንቺ ፍቅርሽ በልቤ ላይ ነግሶ ናፍቆቱ ሰንቺ
ተናፋቂ ስልሽ ባይኔ ስለየሽ አይችልም ጎኔ ስትችይበት መሳቁ እንጂ ከአንቺ መራቅ ቅጣቱ ተወዳጅ አንቺ ተወዳጂ